ሄሎ ወይ
ቤልሳ ናት መሰረት መሰረት ነኝ።
ለቤልሳ እኮ እያወራሁ በእናትሽ ባላንስ ዘጋብኝ። ተቃራኒ ኦርደር ይዛ አውጪልኝ እያልኳት እሺ ኦርደር ነበሮቹ ንገረኝ፣ ችግር የለውም።
እሺ ስልሳ ስድስት ስልሳ እና አይደለም ዘጠና ስድስት ስልሳ እና ዘጠና ስድስት ሰባ
ስልሳና ሰባ ነው ያልከኛ።
ስልሳ አዎ ዘጠና ስድስት ስልሳ እና ዘጠና ስድስት ሰባ እሺ የትኛው ነው የሚወጣልን?
የፈለጋችሁ አንዱ እንዲወጣልኝ ነው።
እሺ አንዴ ጠበቀኝ፣ ክፈትልኝና እጠይቅልሃለሁ። ሚኪያስ ከኮናርክ ነው አይደል? ማን ነው ስም አንተ?
ሚኪያስ ነው።
እ እ ሚኪያስ ሚኪያስ ሚኪያስ ነህ? እሺ አዎ።
እሺ። አንዴ ጠብቀኝ። ሚኪያስ
ወይ
የ- የትኛውን ላስወጣልህ?
የፈለግሽውን አስወጪልኝ ብቻ አንዱ የፈለግሽ ደስ ያልኩሽ።
እሺ እንትን የካዴውን አስወጥቼዋለሁ።
እሺ እሺ እሺ
አለ